Ah, Apollo, al Loblot. બોલો
ሄሎ
ጳውሎስ እንዴት ዋልክ?
እግዚአብሔር ይመስገን።
አለን ይመስገን። ከቤት ቤት ነበር ምደውለው እሺ ቴሌግራም ላይ unclaimed እያላኩልህ ነበርና እንትን ሊልልኝ ሊሄድልኝ አልቻለም። hide አረከው እባክህ unhide አድርገውና አንዴ ልላክልህ።
ተባረኩኝ። እንትኑ በእናንተ በላካችሁልኝ እንትን ያደረግልኝ delete አደረገብኝ።
ያ አጥፋ- እሱ ጠፍቶኛል።
አዎ፣ ሌላ ልስጥህና እሱን okay፣ ወይ ሌላ- add አድርገን እሺ።
እሺ ሌላ ነገር እሺ ዜሮ ዘጠኝ ዘጠና አምስት
እሺ አንዴ እዛው ላይ እያለች እሺ፣ አንዴ ስልክ ቁጥር ያዝልኝማ አንድ ደቂቃ ዜሮ ዘጠኝ ዘጠና አምስት ሰላሳ ያዝማ አንድ ዘጠና አምስት ነው። ሰላሳ አንድ ሰባ ሰላሳ አንድ ሰባ ሰላሳ አንድ አዎ
ዘጠና አምስት ሰባ ሰላሳ አንድ ሰላሳ አንድ ዘጠ- አዎ እሺ አድ ሰባ አድርገው እሺ።
ሰላሳ አንድ ሰላሳ እሺ አሁን አደርገዋለሁ ዘጠና አምስት ሰላሳ አንድ ሰባ ሰላሳ አንድ ሰላሳ አንድ ሰባ ሰላሳ አንድ አዎ
ሰባ ሰላሳ አንድ እሺ